ጤና ይስጥልን ዋሽንግተን ማማከር
Hello አቤት
Hello፣
አቤት አይሰማ
ይሰማኛል? ዋሽንግተን ዲሲ ነው።
እም Hello፣
አቤት ዋሽንግተን ዲሲ ነው።
ዋሽንግተን
አ Hello፣
Hello ይሰማኛል አይሰማ ይሰማል። አንድ መድኃኒት ፈልጋለሁ።
እ
አንድ መድኃኒት እ
ከመጠን በላይ ማፍሰስ። Hello፣ Hello አቤት Hello፣ Hello፣ ይሰማኛል ምን ልርዳችሁ
ስነ ልቦና ስለመጠን በላይ ማሰብ ማለት ነው።
እ ከስጋት እ ስጋት። Hello፣
አቤት
ስጋት
ህክምና ፈልጋችሁ ከሆነ በአካል መታችሁ
አሁን ፋርማሲ ቁጥር ነግረኝ።
እ
ከመልሰት ይደውላል።
ህክምና ነው የፈለጋችሁት
አዎ፣ አዎ፣ ተመልሰህ ደውልልኝ።